የማሽን ብልሽት ለመልከት ነበር።
አንተ ማሽን ተበላሽቶብህ ነው?
አዎ አዎ።
እሺ ደንበኛችን እባክዎትን BGI ID ዎትን ይንገሩኝ።
ላንቺ ቢዚ አይዲዎትን ይንገሩኝ።
ID ሳይሆን TIN number ልንገርሽ።
እሺ ይንገሩኝ።
ከዜሮ ሀምሳ ሶስት ዜሮዎችን ነው
ሶስት ዜሮ ሀምሳ ዘጠኝ
ዜሮ ዜሮ ሀምሳ ዘጠኝ
እ ሰላሳ ሰባት ስድስት አርባ አራት
መስመር ላይ ያሉ ደንበኛችን አዎ።
ደንበኛችን ሰማውታት አዎ።
ደንበኛችን መስመር ላይ ያሉ አዎ፣ አለሁኝ፣ መስመር ላይ ነኝ።
ድምጾት ይቆራረጣል።
አይሰማም አሁን?
አሁን ይሰማል። እሺ ይንገሩኝ። ዜሮ ዜሮ ሀምሳ ዘጠኝ
እሺ፣ ዜሮ ዜሮ ሀምሳ ዘጠኝ ሰላሳ ሰባት ስድስት አርባ አራት
እሺ እባክዎትን መስመር ላይ ይጠብቁኝ። ጉለሌ ክፍለ ከተማ ዜሮ ሰባት አስራ ሰባት ቀበሌ ነው።
አዎ አዎ።
ምንድን ነው የሆነቦት? ድራፍት ማሽኑ እ፣ አያውቅም ድራፍት ያሞቅ
ደንበኛችን ጫጫታ ውስጥ ነው፣ ድምጾት እየተሰማኝ አይደለም። እባክዎትን ካሉበት ይችላሉ።
አሎ፣
ጤና ይስጥልን ደንበኛችን።
አይሰማም።
አሁን ይሰማል። ድራፍሽኑ ምንድን ነው የሆነቦት?
ማሽን የሆነው draft አያቀዘቅዝም።
እያቀዘቀዘ አይደለም።
እያቀዘቀዘ አይደለም።
እሺ፣ ምናልባት መብራት ሄዶ ከመጣ ለሶስት ሰዓት ያክል ተሰክቷል። ለአራት ሰዓት አይ አይደለም፣ ተቆ- ቆይቶ
መስመር ላይ ያሉ ደንበኛችን መስመር ላይ ነኝ፣ መስመር ላይ ነኝ።
እሺ ከ- ለአራት ሰዓት ተሰክቷል። መብራት ጠፍቶ ከመጣ
አዎ እንደዛ ተሰክቷል እኮ ቆየ። ከትናንት ጀምሮ ነው እምቢ ያለው። መብራት አለ።
okay። እሺ እሺ ደንበኛችን አላቀዘቅዝም ነው ያለው። በረዶ አይሰራም።
አይሰራማ።
እሺ ስልክ ቁጥር የደወሉበትን ልመዝግብ።
ይቻላል።
እሺ ሙሉ ስምዎትን ይንገሩ።
አቤል ጸጋዬ።
አቤል ጸጋይ።
አዎ አዎ።
እሺ ደንበኛችን ቅሬታዎትን ለሚመለከቱ አካላት አስተላልፍ ይሉታለሁ።
እሺ የቴክኒክ ክፍሎች መጥተው ይጠግኑልዎታል። ይጠግኑናል።
እሺ እሺ እሺ።
ሌላ መረጃዎች ነገር አለ?
የለም ቶሎ ብቻ እንዲመጡ ተባበሪ።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት የሚሰሙ ድምጽ አስቀምጡልን። መልካም ምሽት።
thank you። እሺ